Hello?
Biggie Mungray's list Hello?
goes and dap me up. It broke my heart.
Hello?
I watched it. I left him hanging.
Hello?
Internet, I need your help. Find ሄሎ ሄሎ
አቤት ጤና ይስጥልኝ።
እ፣ አብሮ ይስጥልኝ።
ከመቶ ሰከንድ ነበር የምደውልለት። እንዴት ነው?
እግዚአብሔር ይመስገን ሰላም ነው።
እግዚአብሔር ይመስገን። እ፣ ይቅርታ ስሞትን ማልበል
ያረጋል ምን አሉኝ?
ያረጋል ያረካል
ያረጋል ያረጋል።
አ፣ ያረጋል እሺ ያረጋልማ
ያረጋል ተስፋው ተስፋውን
ተስፋው ተስፋው ብቻ ተስፋው ያረጋል ተስፋው
ያረጋል ተስፋው ባህሩ
እሺ ያረጋል ተስፋው እ፣ አሁን በምደውልለት ቁጥር ፎቶ የት አካባቢ ነው የሚኖሩት? ያረጋል
እዚህ ስድስት ኪሎ አካባቢ አዲስ አበባ ማለት ነው።
አዲስ አበባ እሺ እ፣ አሁን በምነግሮት ቁጥር እ፣ መታወቂያዎትና ጉርድ ፎቶችን እንዲልኩልኝ ነበረ።
OK ምን አሸናፊ ሆኜ ነው
እ፣ እሱን እ፣ ደ- በደውልሎት አይሻልም? አሁን system ላይ የሚጥ ከዚህ በፊት ሳምንታዊ ያሸነፈው አያውቁም አይደለ?
አረ አላውቅም አ፣ ለመጀመሪያ ጊዜ የተጫወትኩት OK እሺ። እ፣ ያው ያለው ነገር ይጣራና ፎቶት እና መታወቂያ ታቶ ያለው ነገር ይጣራና መልሼ በቅርብ ጊዜያት ውስጥ ያለውን ነገር አሳውቃለሁ። ግን ያው system ላይ ለማጣራት ነው እና እ፣ ሶስተኛ ነጥብ አሉት። ግን አሁን አሸንፈዋል ከምለት ያለው ነገር ተጣርቶ እ፣ ብነግሮት አይሻልም?
እሺ እሺ ጥሩ እሺ ዜሮ ዘጠኝ ሰባ አምስት ቁጥር የያዙና
እ፣ ያለው ቁጥር
እ፣
OK ፎቶ አ፣ እሺ እሺ ዜሮ ዘጠኝ ሰባ አምስት
ሰባ አምስት ዜሮ አንድ ሀምሳ አንድ ሰላሳ አንድ
ዜሮ ዘጠኝ ሰባ አምስት ዜሮ አንድ ሀምሳ አንድ ሰላሳ አለ ሀምሳ አንድ ሰላሳ አንድ መታወቂያዎትና የራሱ ጥቁር ፎቶ ማለት ነው። በቴሌግራም ላይ እና በዚህ ያሳውቁታል ያለውን ጊዜ በቅርብ ቀናት ውስጥ። እሺ፣ አመሰግናለሁ። መልካም ቀን። እሺ።